በሳምንት ተለምዶች ስራ እንዴት ነህ?
ሰላም ነው።
ሰላም ጤና ይስጥልኝ።
የማታ ሺ አምስት መቶ ብር ነበር ኮንፊርም ያልሆነ እሺ
አልገባልኝም። ይገባል ድሮ ነው ይገባል ዲፖዚት ብሎ ነው?
አ፣ ወጪ ወጪ
መቼ ነው?
ማታ ማታ
እሺ ምን ይልሃል አንተ ጋባ?
ኮንፊርም ነው የሚያሳየው። ወደ ቴሌብር አልገባም።
ስልክን ትነግረኛለህ?
ዜሮ ዘጠኝ ሀያ አራት
እሺ ዜሮ ዘጠኝ ሀያ አራት አርባ አምስት እሺ ሀምሳ ዘጠኝ አርባ አንድ
አንድ ሺህ ስንት ነው?
አምስት መቶ
ገብቶልሃል? እሺ
አሁን አዎ አብሽረኛል እሺ እሺ